Hello ጤና ይስጥልኝ። ፋይናል ኮስሞቲክስ ሀዊ ይባላል። ከሀዊ ፕላስ ቴክኖሎጂ solution ነው እየደወልክ ያለው።
እሺ ድርጅታችን ዊፕላስ ቴክኖሎጂ አንድ ዊፕላስ የተሰኘ መተግበሪያ ይዞ መጥቷል። በዚህ መተግበሪያ ላይ ከሀምሳ በላይ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን የኮስሞቲክስ ሱቆትን በዚህ መተግበሪያ ላይ በቀላሉ ማስተዋወቅና ተደራሽ ማድረግ ይችላሉ።
እሺ application ነው።
አዎ application ነው።
ማን ነበር ያልሽኝ? ስሙ እንደገና።
WePlus WePlus We Plus።
አዎ
እሺ እ እና እዚህ ስልክ ላይ link application link መላክ እችላለሁ።
ትችያለሽ፣ ችግር የለም።
በቃ እሺ፣ አመሰግናለሁ።
አመሰግናለሁ።
ማንኛውም ጥያቄ ካለ ሰባ አራት ሰማንያ ላይ እንዲሁም text በሚላክበት ስልክ ላይ ማስተላለፍ ይችላሉ።
እሺ እሺ፣ አመሰግናለሁ።
እሺ፣ አመሰግናለሁ።